ሀሎ ጤና ይስጥልኝ ከ BGI ነበር የምንደውለው።
እሺ መቤት መልታዝ
ምናልኝ ደንበኛችን
ስልኩ እየተቆራረጠ ነው። እሺ ምን አልሽ?
አዲስ ምግብ ቤት ወይም ዳቦት ምግብ ቤት ነው ዳቦ።
የእርስዎ? ዳቦ የእርስዎ ነው?
እኔ አል- አይደለም እኔ promoter ነኝ።
እህ።
አስመዝግበው ነበር እነሱ።
ስልካቸውን ግን አልነገሩንም።
ኦኬ አሁን ልንገርሽ ስልኩን።
እየተደወለላቸው ስልካቸው አይሰራም
አረ ጠዋት እንደ- እንደውም ጠዋት አስታውሶኛለች።
እና ደግሞ የረ- የተነሳው አ- ስልክ ደግሞ የኔ ቤት አይደለም እያለ ነው።
ደውሎሽ አዎ ከዚህ ኃይል በፊት የሚባል ልጅ ነው?
የተመዘገቡት ዜሮ ዘጠኝ ሰባ አምስት ዘጠና አይደለም አምስት አይደለም እሺ እሱ እንትን ነው እኮ የ- የእንትን ስልክ ነው እሱ የምን ስልክ ነው ይሄ?
የመስመር ስልክ ነው ይሄ ሲዎች ስልክ የነበረ ነው። ዜሮ ዘጠኝ ሰማንያ ዘጠኝ ልንገርሽ እሺ
አስራ ስምንት አስራ ስምንት
ዘጠና ሁለት ዘጠና ሁለት ስልሳ ሰባት ስልሳ ሰባት ዜሮ ዘጠኝ ሰማንያ ዘጠኝ አስራ ስምንት ዘጠና ሁለት ስልሳ ሰባት አዎ እሺ በዚህ ደውላችሁ ለዚህኛው እንደውላለን። እሺ ይሄን ለመጠየቅ ነበር። እናመሰግናለን። መልካም ቀን።